Laude Aware. Laude Auge.
ጤና ይስጥልን። ቴሌቪዥን አለምሽ ነኝ። ባኮት ምን አይነት የጉዞ መረጃ ልስጥዎት?
ሰላም ነው። ጤና ይስጥልኝ።
ጤና ይስጥልን ደንበኛችን።
በደቡብ አፍሪካ ትንሽ ወጣ ልል ፈልጌ።
እሺ ደንበኛችንን ደቡብ አፍሪካ ለምን ነበር መሄድ የፈለጉት?
አይ ስራ ፍለጋ ነው።
እሺ ስራውን ፈልገው አግኝተዋል ከዚህ በፊት?
አላገኘውም። እስኪ መስመሩንም አሁን አዲስ ነው ያገኘው። ተቲም ያው እስኪ እንዴት ነው ሁኔታውን ላጣራ ብዬ
እሺ ደንበኛችን እ፣ ያው ደቡብ አፍሪካ ለመሄድ እ፣ አስፈላጊ ዶክሜንቶችን ማሟላት ይኖርበታል።